የለውም አቤት ተቋረጠ ተቋረጠ እና ገቢዎች ማስመዝገብ አለባችሁ እሺ እንዳትቀጡ እሺ አሳውቀሽ ይዘሽልን ትመጫለሽ የእጅ በእጃችሁንም አሁን memory ሞልቶ ልናስገባው ነው እስከዛ ተሰርቶ እስከሚመጣ ድረስ የእጅ በእጅ እንጠቀማለን ይኸው የእጅ በእጅ ያቆምንበት ከዚህን ቀን ኤፌስ ነው አሁን ደግሞ የምንቀጥለው ከዚህ ኤፌስ ነው ብለሽ አስመዝግበሽ remark የሆነ የመዝገብ ቁጥር ይሰጡሻል እሺ እሺ እሱ እንዳጠፋብሽ
እሺ እሺማ ስንት ጊዜ ይወስዳል ግን አሁን እናንተ memory ውን እስክትሰጡት?
memory ው አምስት አመት ሲሞላው ይዘጋል ራሱ በቃ ከዛ አይ ሙሉ አስተካክላችሁ እስክትሰጡ
እስካሁን ድረስ memory አልመጣም እማዬ ገና እየጠበቅን ነው ያው ካስገባሹ በኋላ ይደወልልሻል እንደመጣ ማለት ነው እሺ በኦርደር ስለሚደወልሽ እሺ እሺ